ሌላው Hello፣ አቤት ሰላም ጤና ይስጥልን።
አብሮ ይስጥልን።
ሁሉ ሰላም ነው? ከ Flintstone Homes ነው አቶ ግዛቸው።
እሺ አ፣ ከዚህ በፊት ስለ አክሱም ጉዳይ ተነጋግረን ነበር።
እሺ፣ ልደታ እመጣለሁ ብሎት ስለነበሩ ነው ወደ ቢሮአችን ብቅ አሉት እንዴ?
ይህ አማራ ንግድ ባንክ ል- አይ ልደታ፣
ልደታ አዎ ከ Flintstone Homes ነው።
አፍሊስ ዘንሆብ ነው።
አዎ እሺ፣ እስኪ አንድ ቀን ብቅ እላለሁ።
እ፣ ካልተመቹት ሽያጭ አማካሪዎቻችን እስካሉበት ቦታ ሄዶ መረጃውን እንዲሰጡ እናድርገው።
እሺ፣ አባሽ እሺ፣ እሺ